ነው። ሄሎ አቤት። ሄሎ ሄሎ ሄሎ አቤት። ሰላም ጤና ይስጥልን። ሰላም አብሮ አብሮ ይስጥልን አባለን እ ባለሙያ መጥቶ ቀ አውርዱ ብሎ ቀረብን አልናችሁ መሰለኝ። መቼ ነበር ባለሙያ የመጣው? ቀኑን ይቅርታ፣ የት ነው የደወሉት?
ሱፐርፋይል ነው ታንጠጋል ነው የደወሉት?
እ ሄሎ
እሺ፣ አንድ- ቆይ እሺ፣ እሺ፣ ልደውል። ታንከር ጥገና ነው ያሉት?
እ
ይቅርታ፣ ችፕችፕ ብለው ነው ግን የደወሉት?
እ
hello አቤት ችፕ አቤት ብለው ነው የደወሉት እርስዎ?
ምን አለ?
ችፕ ብለው ነው የደወሉት እርስዎ?
አይ ስልክ ተሰጥቶኝ ነው ጥገና maintenance አመልኛ ከቢሮ ነው ሱፐር ፋይበር ነው
እሺ
ሮቶ ማምረቻ ነው እና ጥገና አመልክተው ነበር ተብዬ ነው። እስቲ ምናልባት check ላድርግ ቁጥሩን ተሳስቼ ከሆነ እሺ።
ችፕ ችፕ ብለው ከደወሉ ነው።
እሺ እሺ እሺ ቶ-